hello hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን ሰላም።
አለን አለን። ከ Best Bet ነበር የምደወልልህ።
እሺ
እ፣ አምስት ሺህ ብር draw አድርገህ ነበር ዛሬ አይደለ?
አዎ፣ ዛሬ ነው ትናንት እኮ ነው።
ዛሬ ነው
እዛ ግን ትናንት ማታ ነበር የላኩት፣ ግን እስካሁን ለሊት ላይ አልገባም።
ነው።
አዎ፣ ለሊት okay፣ ላይ ለሊት አዎ፣ ላይ ስለሆነ ነው ስለሆነ ባይሆን አዎ፣ ያልነው።
ተቀይሯል። አዎ ይኸውልህ፣ በ voucher ነው ወደ account ሳይሆን የላከው በ voucher ነው የላከው እና አዎ፣ voucher ሯን account history ላይ ትገባና እ፣ voucher history ስትል ሰማንያ ሰባት ብሎ የሚጀምር voucher code አለ።
እሺ ስድስት ልጅት ናት። እሷን ትወስድና ሱቅ ላይ አካባቢ ላይ ያለ የ Best Bet ሱቅ ላይ እህ።
ማውጣት ትችላለህ።
ካልሆነ ለምን ታዲያ ወደ Best account ካልሆነ ለምን ደግሞ አይ ወደ Best ወደ Best Bet account መመለስ ትችላለህ።
በቃ ይመለስልኝ።
ላክልህ?
እሺ እሺ፣ step ኡን ላክልህ። መጀመ- እሷን ኮፒ አድርገህ deposit voucher ላይም ታስገባት።
እሱ ይቻላል። ግን እንደዚህ ከመሆን ወይ ወደ ቴሌብር ለመላክ እኔ ላይ ወደ ባንክ ነው ይመለስና ቢያንስ ነው ወደ የመጫወት account ለመመለስ ራስህ ነው የምትመልሰው።
ነው። እሺ አዎ፣ እና ይኸው step ኡን ልክልሃለሁ አሁን።
እሺ በዛ step መሰረት ትቀይሯለህ ማለት ነው።
እሺ በሁለት አማራጭ ላኪልኝ። ባይሆን ባይሆን ወደ branch ሄጄ ማውጣትና branch ማ code ዷን ብቻ ነው ይዘህ የምትሄደው።
okay
code ዷን ብቻ ይዘህ ነው ሂደህ እንትን የምትለው።
በቃ እሺ ለመመለስ ደግሞ ይኸው step ኡን ልኬልሃለሁ። እሺ እሺ እሺ እሺ፣ መልካም ምሽት።
አመሰግናለሁ።
እሺ እሺ አባቴ፣ እሺ እሺ እሺ። ሄሎ መታል